የለውጥ ወይም ሰላም ቤስት ቤት አዎ ሰላም ነው አባ።
አለን አለን ሰላም ነው።
ሰላም ነው። ቻፓ ላይ እንትን deposit አርግቼ ብር አልገባልኝም።
deposit አድርገህ ወደ ቻፓ አልገባልህም?
አዎ አልገባልኝም።
መቼ ነው? ዛሬ ነው?
አሁን ነበር ቅድም።
እሺ በደወሉበት ቁጥር ነው አይደል?
አይ አይ አይደለም በሌላ ቁጥር እሺ እስቲ የቤስት ቤት ቁጥሯን ንገረኝ።
ዜሮ ዘጠኝ አስራ አምስት
እሺ
ዜሮ ዘጠኝ አስራ አምስት ሰማንያ ሶስት ሰማንያ ሶስት
አርባ ሰባት
እሺ
ሀያ ዘጠኝ
ስንት ብር ነው?
ሌላው ገብቶልኛል ግን መቶ ሀምሳ ብር አልገባልኝም።
በቻፓ ነው አይደል የሞከሩት?
አዎ
እሺ አሁን check ያደርጉት። እሺ ተመልሶለታል ወደ account ለቃል ወደ ቤስት ቤት account ኡ ተመልሷል። check ያደርጉት።
እሺ እሺ